ጤና ይስጥልኝ ምስጋና ጤና ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር።
አቤት
እኛ application ላይ ተመዝግበው ነበር። እንደ አሽከርካሪ ነው እንደ ተጠቃሚ የተመዘገቡት?
አልገባኝም
እሺ ዊፕላስ ሶሉሽን የሚባል application አለ።
አ፣
እ፣ የተመዘገቡት አሽከርካሪ ነው ወይስ እንደ ተጠቃሚ ኖት?
አይ ተጠቃሚ
እሺ አሁን እርሱ የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው እና እንደ ተጠቃሚ ከሆነ ዊፕላስ ሶሉሽን user የሚል አለ እ፣ እዛ ላይ በመግባት መመዝገብ ይችላሉ እና አሁን ላይ ደግሞ አሸናፊ የሚያደርጉትን referral code ማግኘት ይችላሉ። እሺ app ኣችን ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እሱንም መጠቀም ይችላሉ።
እሺ በዚሁ በራሱ ነው አይደለ ቀይሮ አይ ዊፕላስ ሶሉሽን user በሚለው user App Sto- በሚለው አዎ ዊፕላስ ሶሉሽን user okay Play Store እና App Store ላይ ያገኙታል። እሱን አውርደው መጠቀም ይችላል።
እ፣ እሺ እሺ እሺ መልካም ቀን።
እሺ መልካም